ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ተስለሻል እንዴ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ዳመናውን ጭስ ወደ ላይ አይን የተከተሎ የደመናውን ጭስ ወደ ላይ አይን የተከተሎን በሀሳቡ ያይሻል ከባዶ ላይ ስሎ ከባዶ ላይ ስለ የሚጣፍጥ ሕመም ስሜት ነው ቅር የሚል ደስታ የሚጣፈጥ ህመም ስሜት ነው ቅር የሚል ደስታን ጎሎ ጎዶሎ ነው ትርጉሙ ትዝታ ትርጉሙ ትዝታ ከኔ አንጀት ይመስል ይገርማል የተሰራው ክሩ ከኔ አንጀት ይመስል ይገርማል የተሰራው ክሩን ይረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ አይታይሽም ወይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳድር ለብቻዬን የኔ አበባ ስወድቅ ስነሳ አስታውስሻለሁ የኔ ዓለምን ያንቺን አረሳም ሰማይ ደም ቢመስል ብታብን ጨረቃ ሳላየሽ አላዝም እኔ አልችልም በቃ አልችልም በቃ ደመናው ተቀዶ ዶፍ ቢወርድ ከሰማይ አልችልም ለማደር አይኖችሽን ሳላይ አንቺን ሳላይ ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ካፎቱ ሊለየን ያርቀን ቢነሳም አይችልም እኔ አንቺን አረሳም ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ካፎቱ ሊለየን ሊያርቀን ቢነሳም አይችልም እኔ አንቺን አልረሳም ተስለሻል እንዴ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ተስለሻል እንዴ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ዞረሽ የኔ ዓለም ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬን እንዴት እንደ አዲስ ሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ጥርስሽን ምን ይሆን ምክንያቱ? ፈገግ ብሎ ሸየኝ ሲቆረጥ አንጀቱ ሲቆረጥ አንጀቱ ከኔ አንጀት ይመስል ይገርማል የተሰራው ክሩ እኔ አንጀት ይመስል ይገርማል የተሰራው ክሩን ይረበሻል ሆዴ ሲገረፍ ክራሩ ሲገረፍ ክራሩ አይታይሽም ወይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳድር ለብቻዬን የኔ አበባ ስወድቅ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አረሳም ሰማይ ደም ቢመስል ብታብቅም ጨረቃ ሳላየሽ አላዝም እኔ አልችልም በቃ አልችልም በቃ ደመናው ተቀዶ ዶፍ ይወርድ ከሰማይ አልችልም ለማደር አይኖችሽን ሳላይ አንቺን ሳላይ ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ከፎቱ ሊለየን ያልቀን ቢነሳ አይችልም እኔ አንቺን አረሳ ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ከፎቱ ሊለየን ያልቀን ቢነሳ አይችልም እኔ አንቺን አረሳ ምን ጉድ ነው መለየት ክፋቱ ጨክኗል ተመዟል ካፎቱ ሊለየን ያርቀን ቢነሳ አይችልም